હેલો
હેલો
મને કીધું એમ તો
ಸರ್ ನಾವ್ અશ્વિનદીપ મુલરડા
የሆነ ነገር ፈልጌ ነበር
ምን ነበር ማታ ቻውታ ብላው ከዚያ ገና አልገባም ብሎ ለምንድን ነው ቆይ ትኬት አይዲውን ወይም ካሸር ኮዱን ንገረኝ ቼክ ላድርግልህ
እ ቁጥር ይዚ አይደለም እኮ
እሺ ይሁን ሌላም ከሆነ ላክልኝ ችግር የለውም
ምን ላከው ሴረስቴ ቁጥርህን ቁጥርን check ላድርግልህ እኮ ነው እሺ ሴረስቴ እሺ ስልሳ ሶስት እሺ
ሰማንያ ዘጠኝ
እሺ
ሀያ አራት
እሺ ስልሳ ሰባት
እሺ check እያደረኩልህ ነው አንዴ ጠብቀኝ እ ስንት ብር ነበር
አምስት መቶ ስልሳ ሁለት
እሺ እ ስለዚህ ካሸር ኮዱን ንገረኝና ቼክ ላድርግልህ
ምን ምን ነገር ነው የቆረጡትን ትኬት ማለት ነው እሱን ንገረኝ ካሸር ኮድ አለው ከስር ባርኮድ ሙልቲቨል ነው ሙልቲቨል ነው እህ ምን አልከኝ የሙልቲቨል ቦታ ነው
ምን እንደምትል አይሰማም ሙልቲቨል ቦታ አስራ ሁለት
ምን
ይሄ ኮድ ነው አይደለም አዎ አዎ እኮ ኮድ እኮ ነው የምልህ ሄሎ ሄሎ አይሰማም የምትለው ይቅርታ
አስራ አራት እሺ ሄሎ አስራ አራት እሺ
ሰባ አራት እሺ
ሰላሳ ሁለት ሰላሳ ሁለት አስራ አራት አስራ አራት ሰባ አራት ነው ያልከኝ አስራ አራት ሰባ አራት ሰላሳ ሁለት አስራ አራት ዜሮ ሶስት እሺ አይሰማም ማይክሮፎኑ እ፣ ት- ደብቀዋል መሰለኝ እየተሰማ አይደለም።
እሺ እሺ አስራ አራት በቃ አሁን አግኝቼዋለሁ አስራ አራት ዜሮ ሶስት አግኝቼዋለሁ አግኝቼዋለሁ አየ አየ እሺ
እ፣ አ- የአላሊ ጨዋታ ማለት ነው አላን ጨዋታ አላሊ ማናማ የሚለው አለ አይደል አ
ሜዳው ተቀይሮ ነው የተጫወቱት በአላሊ ማናማ እ፣ ሜዳ አይደል ይጫወታሉ የተባለው አ
እዚህ ላይ betting ኡ ላይ እንደተቀመጠው ግን ሜዳውን ሲጫወቱ በሁለተኛው team ነው የተጫወቱት በተቃራኒ team ማለት ነው እሺ እንደዛ ሲሆን ቤስት ቤት ላይም ሌላ betting ላይም ህጉ void ነው የሚሆነው ጨዋታው ማለት ነው cancel ይደረጋል the whole event ኡ cancel ይደረጋል ምክንያቱም alter ተደርጓል schedule ኡ alter ስለተደረገ የሚጫወቱበት ቦታ ማለት ነው አ
ለዛ void ይሆናል ማለት ነው እስከዛ ድረስ ግን እ፣ እስከ በኋላ አስራ አንድ ሰዓት ተኩል ድረስ update እስኪያደርግ ሊያቆይ ይችላል እሺ update ያደርግልሃል ከዛ በኋላ winning እንትንን ትወስዳለህ ገንዘብህን እሺ እሺ ምን ችግር የለም።